información.
Este de.
A ver.
Entra na. Casa de Simão. Addis Ababa Simão.
አዲስ አበባ
Simão. Hã?
ለመቼ ነው የፈለጉት?
ለቅዳሜ ቅዳሜ አዎ ቅዳሜ ለቅዳሜ። እሺ፣ የአንድ ሰው ነው።
አዎ
መመለሻ መቼ ላርግሎት?
እ መመለሻ መቼ ላርግሎት? ደርሶ መልስ
ደርሶ መልስ አራት ቀን ማለት ነው። አራት ቀን ከአራት ቀን በኋላ። እሺ፣ ቅዳሜ አዎ ቅዳሜ ሄደው
አዎ።
ሮብ መመለሻ አራት ሮብ።
ሮብ አዎ
ያየሁት ነው። ለአንድ ሰው ነው።
አዎ
እሺ። አሉ ሶስት flight ኦች አሉ።
እ የጠዋት ሁለት ሰዓት ከሀያ አምስት አለ፣ አራት ሰዓት ከአስር አለ፣ ስድስት ሰዓት አለ።
በቀን አዎ
የቅዳሜ ጠዋት ሁለት ሰዓት አራት ሰዓት እና ስድስት ሰዓት አዎ አዎ
ስድስት ሰዓት ላይ ነው።
መሄጃ የቅዳሜ አይደል ያሉኝ በሀያ ሁለት